ያላችሁ ሰዎች አምሮባታል። ኩሉን ማንኩላት፣ ኩሉን ኩሉን ማንኳላት፣ ኩሉን ማንኳላት፣ ባትኳለውም ሲያምርባት ኩሉን ማንኳላት። ከአንቺ ጋራ ሲሆን ቀን አንሶኝ ይመሻል፣ ሌሊቱን መንፈሴ በሕልም ይጠራሻል። ኬት መጣች እያለን ሁሉም ያደንቅሻል። ምን ታምር ነገር ነው ኩሉን ማንኩሎሻል። ኧረ ሲያበጅሽኛል ወጋ አበጅሽኛል ወጋ አሳር ተገኘሽ በፍለጋ አበጀሽኛል ወጋ ኧረ ሲያበጅሽኛል ልጅ አበጀሽኛል ልጅ ባሳር ተገኘሽ ባማላጂ አበጀሽኛል ልጅ አበጀሸኛ ለውጋ ተገኘሽ በፍለጋ አበጀሸኛ ልጂ ተገኘሽ ባማላጅ አበጅህኛ ለውጋ ተገኘህ በፍለጋ አበጅህኛ ልጂ ተገኘህ ባማላጅ አይ አይ አይ አልጠገብ ያልሽኝ አይኔ እያየሽ አንቺን የት ያደርሰን ይሆን ወይ ድል ፋንታችን ቤትም የሌለን ድምቀት አግኝተሻል ሽፋንሽ ማረከኝ ኩሉን ማንኩሎሽ ኧረ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ የት ከርመሽ ነበር እስከ ዛሬ አንቺ ልጅ ማሬ ማሬ ኧረ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ ነገን ቅሪና ነይ ዛሬ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ አንቺ ልጅ ማሬ ማሬ የኔ ቆንጆ ስደተኛሽ ነኝ ግባበኝ የኔ ቆንጆ ስደተኛሽ ነኝ ግባበኝ አካሌ ደግሞ አካሌ ደግሞ ተራራውን ዞሬ ወንዝ ተሻግር ልፈልግሽ መጣ ወጥቼ ካገር አንቺን ላግኝ ብቻ ጦሜኑ እያደር እንዴት አለሽልኝ አንቺ ፍቅር ፍሬ አንቺ ወጣት የለችም ሚሉኝ ሟች ነበርኩኝ አንቺ ቆንጆ የለችም ቢሉኝ ሟች ነበርኩኝ። አካሌ ደግሞ አካሌ ደግሞ ቆሜም ተቀምጬ ባለሁበት ቦታ አስታውስሻለሁ ጠዋትም ሆነ ማታ በጣም አስቸገረኝ የናፍቆት ትዝታ አለሁልህ በይኝ ፍቅሬን ያለይታ አንቺ ቆንጆ የለሽም ቢሉኝ ሟች ነበርኩኝ አንቺ ወጣት ስደተኛሽ ነኝ ግባበኝ አይፈራም ማይፈራ አይፈራም ማይፈራ አይፈራም ማይፈራ አይፈራም ማይፈራ አይፈራም ገና ነው አቤት እንዲህ አቤት እንዲህ አቤት አቤት አቤት ሳምርዬ እጄን ያመኛል አጨብጭብ ይለኛል ወገቤን ያመኛል ቀበቶ ይለኛል ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እኔና አንቺ ሆነን በፍቅር ሰጥመን የዓለምን ምሬት በፍቅር አጣፍጠን ክህደት ጥርጣሬን ወደዚያ ጥለን እንኳን መከራና ሞትም አይለየን። አንቺ ወጣት የለችም ሚሉኝ ሟች ነበርኩኝ አንቺ ቆንጆ የለችም ቢሉኝ ሟች ነበርኩኝ። ሳምራዬ ሳምርዬ ሳምራዬ ሳምርኩ ቤት ልይሽ ቤት በኩ አይኔን ያመኛል ቆንጆ ልጅ ይልኝ ይለኛል ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ የውበትሽ ነገር ብዙ አስደንግጧቸው በስምሽ ለመጥራት ጭራሽ አቅቷቸው በአድናቆት ተውጠው ቃላት ያነሳቸው ሳምራዊት ይሉሻል ሰዎች በቋንቋቸው አንቺ ቆንጆ የለሽም ቢሉኝ ሟች ነበርኩኝ አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ። ኦን እንዴት ነሽ ገዳ ኦን እንዴት ነሽ ገዳ ኦን አገሯ ያውና ኦን አገሯ ያውና አዬ ይችን አይነ ሌባን መስረቅ የለመደች ይችን አይነ ሌባን መስረቅ የለመደች እጇ ባይሆንላት ባይኗ ሰርቃኝ ነች። አይፈራም ባም አይፈራም አይፈራም ባም አይፈራም ወሰላ ወሰሰላ አንገቷ በምስላ ነጭ ጤፍ እየበላ ሆን የቤተ ዘመዱን ሆን የቤተ ዘመዱን